Hello
አዎ ከዚህ ሁለቱ
አቤት
እሺ የቢሮ ስልክ ነው አይደለ?
አዎ የቢሮ ማን ነው የስልክ ቁጥር ማሊባባ መኪና መሸጫ
ነው እንዴ?
ወአለይኩም አዎ።
ሰላም አብዱሬ
ምን ነበር አይ የስልክ ቁጥር ምን የምን ስልክ ቁጥር ፈልገው ነው የዘውዲቱ ሆስፒታል ዘውዲቱ ሆስፒታል እሺ ቁጥር ልስጦትና ይደውሉ 098585
ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት 4445 እ ዜሮ ሰማንያ አምስት ሰማንያ 4445 አርባ አራት አርባ አምስት አዎ ይጠይቁ ያገኛሉ እሺ አመሰግናለሁ እሺ እሺ።